ነፃ አደረኩልህ። hello hello ጤና ይስጥልኝ። ዋግምራ ዋግምራ አበርገሌ ወረዳ ላይ ነው የምደውለው። መረጃ ፈልጌ ነበረ። hello hello hello ሄሎ